ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ፕሪንስተን ሆምስ ነው የደወሉት። ምን ልርዳዎት?
ሰማንያ አንድ ሰማንያ ስምንት አክሶን የአዲሱ ሚስል ስለሚገባ ሎተሪ ለመቆረጥ ፈልጌ ነው ያደልኩት።
ምን አለ?
ሰማንያ አንድ ሰማንያ ሰማንያ ስምንት ላይ ነው የደወለ ነው።
አዎ አዎ ደውለው ነበረ።
አዎ በዚህ ነው የደወለ ነው። ብሔራዊ ሎተሪ በዚህ ነው የሚቆርጠው ብዬ ለመጠየቅ ነው የፈለገ ነው።
ብሔራዊ ሎተሪ ተሳስተዋል።
አዎ።
አይደለም አይደለም፣ እ።
ተሳስተዋል
እ- እ።
ተሳስተዋል።
እሺ እሺ እሺ